hello ወይ ሰላም ጤና ይስጥልኝ
አዎ
ቴሌብር ምን ልርዳዎት?
ይሄ money ምናምን ይላል ለምን የምንድን ነው?
ይሄ ቴሌብር game አገልግሎት ነው game ኦችን ሲጫወቱ ሽልማቶች አሉ
አዎ ትንሹ ስልክ ላይ ይሰራል እንደ ቴክኖ ላይ አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አዎ አንድ ሶስት ቁጥር ላይ ለመጫወት የሚል አለ
አዎ
እ ሰባት ቁጥር ላይ ቋንቋ ይምረጡ አማርኛ እና እንግሊዝኛ አለ
እሺ
ያው እ ሶስት ቁጥርን ሲነኩት እድሉን ይሞክሩና ጥያቄና መልስ አለ መርጠው ይጫወቱ እሺ እሺ እናመሰግናለን ችግር የለም እሺ